ሰላም ጤና ይስጥልኝ።
ሰላም አለ።
እሺ ከብዩ ነበር አዎ፣ እሺ።
order ነበር ዘጠና ስምንት አርባ ሶስት ዜሮ ስምንት
ዘጠና ስምንት አርባ ሶስት ላውረን ሴሚቲ ሁለት እና large fasting veggie አንድ ታዘዣለሁ። እ አዎ።
እኔ ያው ግራ ገባኝ። የትኛው መሰለሽ? ዘጠና ስምንት አርባ ሁለት ሰባ ዘጠኝ እሱን ነው check እንድትጠይቂኝ እየፈለኩ
ስንት አልሽኝ? ይቅርታ ዘጠና ስምንት አርባ ሁለት ሰባ ዘጠኝ ሶስት large ማርጋሪታ ብሎ አዟል። ግን text ላይ ገባው ማርጋሪታ ብቻ አይደለም አዎ። እሺ order ኡን fasting ም አለው check fasting ም አለው እሺ order ኡን check ላስደርግልሽ። የዚህኛውን አርባ ሁለት ሰባ ዘጠኝ አርባ ሁለት ሰባ ዘጠኝ ብቻ ነው ያኛው ትክክል ነው። ይሄኛውን check ስለዚህ- አስደርግልኝ ዘጠና ስምንት አርባ ሶስት ዜሮ ስምንት ገብቶልሻል አይደል?
ዘጠና ስምንት አርባ ሶስት ዜሮ ስምንት ገብቶልኛል።
በቃ እሺ እሱን check እ ላድርግልሽ።
ዘጠና ስምንት አርባ ሁለት ሰባ ዘጠኝ ደግሞ large ሶስት ማርጋሪታ ነው የሚለው አዎ ያዘዘኝ text ላይ የገባልኝ ግን እንደዛ አይደለም እንዲመሳሰል ብዬ ነው።
እሺ እሺ አሳውቃለሁኝ፣ እሺ።
እደውላለሁ። እሺ እሺ ተሎ በይ driver ኡ እየደወለልኝ ነው።
እሺ እሺ እሺ እሺ